ጤና ይስጥልኝ ማኒፓፓ።
ጤና ይስጥልኝ። መኪና ፈልገን ነበር። ሰላም።
እሺ ምን አይነት
Vitz
አለን?
አለ እና እንትን ነበረ ከባንክ ጋር ለማየት ነበር የፈለጉ
ለ Vitz ስድስት ከሀምሳ እስከ ስድስት መቶ ነው የምናያይዘው። Vitz ሲሆን
እስከ ስድስት ማለት መኪናው እስከ ስንት range ነው አሁን? እሺ።
ሁለት ስንት ሞዴል ነው የምታደጉት? Vitz
ከሁለት ሺህ አንድ ጀምሮ
ከሁለት ሺህ አንድ ጀምሮ
አ
አለን። አስራ እንኳን ሰባት ባንክ- ሀምሳ የሚባል አለን።
ባንክ ስንት ነው የሚያዘው?
ስድስት መቶ ብቻ። OK፣ ከዛ በላይ አይቻልም።
ከዛ በላይ አይወጣም አባት።
እሺ፣ ምናምን እሱ ከሚቀንስ የለም ከአሁን ካልሽኝ ዋጋዎች ከዛ በታች የሚቀንሱ እነ Zotye ያሉ
አይ normal Nissan- Vitz ሆኖ ወይ ደግሞ compact እንደዛ ከሆነ compact እና Vitz ከሆነ እስከ አስራ ስምንት ከሀምሳ ድረስ ነው compact ያለን። ከዛ በታች የለውም compact። Zotye ና Lifan ነው የሚኖረው ከዛ በታች።
አይ እነሱ እንኳን እፍ- ብዙም አልፈለግናቸውም። አሁን Vitz ነበር።
አዎ፣ Vitz ና compact ከሆነ ያስጨምሮታል። ቢያንስ ከአንድ ነጥብ አንድ ድረስ ከአንድ ሚሊዮን ድረስ ያስፈልጉታል ካሱ።
እሺ፣ እናመሰግናለን።
እሺ